ጤና ይስጥልን Best Bet ረድኤት ነኝ ምን ልርዳዎ
እንትን አካውንት ወደ አካውንቴ ብር አስገብቼ አልገባልኝም እ እ
ወደ አካውንቴ ብር አስገብቼ አልገባልኝም።
ወዴት ነው? ወደ ቴሌ ብር አካውንትህ ነው?
አረ normal አቢሲኒያ
እሺ አሁን የደወልክበት ነው የ Best Bet ቁጥርህ?
አይደለም እሺ ንገረኝ። ዜሮ ዘጠኝ ሄሎ እ?
ዜሮ ይሄ ነው።
ዘጠኝ አሁን የደወልክበት አስራ ነው?
አይደለም ሌላ ነው።
ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሀያ ሶስት ሀያ ሶስት
አስራ ዘጠኝ ሰላሳ
ስንት ብር ነው?
አ ማ- እሺ አንድ ላይ ዘጠኝ መቶ ብር።
እሺ process ላይ ነው። እሺ ይገባልሃል፣ ጠብቀው።
እሺ አንደኛው ግን ቻፓን እንትን ነው እናስታውቃቸዋለን እ አ አንደኛው አንደኛው- ወደ- እሺ ፎር የተሳሳስኩት አለ ኮድ
የትኛው
የመጀመሪያው
እስቲ ንገረኝ አካውንትን
እሺ አስራ ስድስት እ
ሰባ አንድ ሰባ አንድ
ዜሮ ስድስት ዜሮ ስድስት ሀምሳ አምስት ሁለት
እ ይሄኛውን የተሳሳትከው እስቲ ለቻፓ አሳውቃቸው እ አካውንት ተሳስቶ የነበረ ብለውን እኛ already process ላይ ስለሆነ መመለስ አንችልም።
እሺ ቻፓ እንዴት ነበር ማሳውቀው ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ እሺ ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት እሺ አዎ።
እናመሰግናለን እሺ እሺ